ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው?
ትላንት ውዝድራው አድርጌ እስካሁን አልገባኝም።
አቤት
ትላንት ውዝድራው አድርጌ እስካሁን አልገባኝም ብሩ።
እሺ፣ የቤት ቤት ቁጥር አሁን የደወልክበት ነው?
አዎ ይሄ ነው።
እሺ፣ ስንት ብር ነው?
አራት መቶ ብር ነው።
እሺ፣ መቼ ነው ውዝድ ያደረግከው?
ትላንት ማታ
hello
ይሰማል።
process ላይ ነው። እሺ ለሳንቲም ፔይ አሳውቃቸዋለሁ፣ ለቻፓ አሳውቃቸዋለሁ። እሺ
ምኑ ለቻፓ አሳውቃቸዋለሁ።
እና process ላይ ነው፣ ይገባልሃል። ዛሬ እሑድ ስለሆነ ነው።
እንደ ትላንት ትላንት ነው እኮ እስካሁን አዎ።
ምንድን ነው ችግሩ? ምንድን ነው
አለበኩም አሳውቀናቸዋል። ለአንተ ሳይሆን የብዙ ሰው ሰዎች እንደዛ ስለሆነባቸው አሳውቀናቸዋል። እሺ
እሺ ሪፖርት ያደርጋል እሺ አድርጌያለሁ።